ሄሎ ወይ ተሻለሽ?
ኧረ አልቻለኝም። ወደ ደጅ አለኝ።
እውነት አንቺው ጠጣሽው እንዴ?
ኧረ እሱ አይደለም ነበር ዳግ እየበሉ ነበርና ዳግ እየበሉ ነበረ።
አ አላወቅኩኝም። ስደርስ ካልበላሽ ስልኝ ኧረ እኔ አልበላም። ሁለቴ ነው ያጎረሱኝ በስርዓት።
አ ከዛ ይሄ ነገር በግ ነው እኔ አልበላም ስለ ኧረ አይደለም ምናምን አሉ።
አ
በቃ ጎረስኩኝ። እሱን በቃ እዛው ነው የራሱ የጀመረ እንትን ማለት
አሁን ለውጥ አለ
ትንሽ vomit ኡ አለ በጣም አይደል? ሎሚ ነገር ጠጭበት ወይ ሎሚ
እሺ ትንሽ ሰዓት ሂድ ብዬ እ ትንሽ ሰዓት ሂድ ብዬ ለዛ ነው
እሺ አብሮ ስላላከልኝ ነው ያላኩላት።
ችግር የለውም። አይ እደውል እንትን ብዬ ነው ል- ተሻለሽ ወይ ለማለት ብዬ ነው የደወልኩልሽ አዋይ ላለ ብዙ እ ችግር የለውም።
ዝም አልናት። እሺ አይ ችግር የለውም። ችግር የለውም። እሺ እሺ ወይ ነው እሺ ተውሽ እሺ